Hello እንዴት ዋልሽ?
እንዴት ነሽ? ወይ ደህና ዋልሽ? እንዴት ዋልሽ?
ደህና ነኝ። ጊዜ ለውጥ አለ?
አረ ወደ ላይ የሚለኝ አልቆመም።
እውነት?
እውነት እና ምን ይሻልሻል?
እንጂ አሁን ስበን እንዳለ የዛ ስሜት ነው ያለው እ?
የዛ ስሜት እም፣ ነው ያለው። እስቲ እንትን የሆነ መድኃኒት አለ ብላ ሚሚ ገዝታ አምጥታለች። አሁን የ vomit ኡ አዎ እም፣ ያስቆማለሁ።
አዎ ብላኝ።
አይ በቃ እሺ እሺ፣ እንዴት ነሽ? ቅዝቃዜ እንዴት አደረግሽ?
ኧረ ብርዱ ዛሬ ኃይለኛ ነው በስመ አብ ወወልድ ወመንፈስ ይቀዘቅዛል። አዎ።
ቅዱስ። በዛ ላይ ሴትዮዋ ተነስቶባታል።
ማ ሴትዮዋ ኧረ እባክሽ እዚህ ያለችው ማለት ነው።
አዎ እኮ አዎ ገባኝ።
አዎ፣ አዎ።
አይ እንዴት ትነጫነጫለች?
እሷ አንዳንድ ቀን እሷ ደግሞ ችግር አለባት።
እም፣
አይ በቃ ተያት፣ የራሷ ጉዳይ። እሺ ደውልልሻለሁ። እሺ እሺ